ተነስተኛል
ሰላም ሰላም ነው። እንትን ነው በአሪፍ ፔይ በኩል ብር transfer ተደርጎ ነበር ከቴሌ ብር፣
እሺ ግን ወደምፈልገው ቦታ አልገባም።
ወዴት ነው ያስተላለፉት?
ወደ ዳሽ ቤት ዳሽ ቤት እም።
አሁን የሞከሩት ሐሙስ ዕለት ሐሙስ ቀን እንትኖች ልከውልኛል። ቴሌ ብር ያለው ተ- ወደ እናንተ ገብቷል።
እሺ ሙሉ ስሞትን ይንገሩኝ እ፣ ከቴሌ ብር ያለው ጸጋዬ ዋሴ አለም ነው የሚለው።
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት አዎ፣
እሺ የገንዘቡ መጠን ስንት ነው
አጠቃላይ ዘጠና አራት
ዘጠና አራት ብር እሺ ደንበኛችን መረጃውን መዝግብልታለሁ አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን ከቴሌብር የደረሱትን መልእክት screenshot አንስተው ይልኩልናል
እሺ፣ ቁጥር ላሲዙ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
ዘጠና ሁለት አስራ ሶስት ዜሮ አንድ አስራ አምስት ሀምሳ አምስት መጨረሻው ሀምሳ አምስት ኦኬ